ሄሎ ሄሎ ሄሎ፣ ሄሎ አሁን
አቤት።
ሰላም ነው? ከቤት ቤት ነው።
አለ አቤት አቤት እ፣ cashier ሁለት ነው ያልከኝ?
አ cashier ሁለት ቤት ስንት ነው አሁን የምትጠቀመው?
እ ስንት cashier ኦች ነው ያለው አሁን?
Okay የትኛው ያ የዛ የውቤ 84 እ፣ ሁለት cashier ነው ያለው 81 እና 83 ነው ያለው
ውቤ 84 የሚለው
አ
እሺ፣ አንዴ። cashier አንድ ብሎ cashier ሶስት ነው።
አ አ
Total ስንት አለ? ስድስት አለ። cashier ስድስት በሚለው ልክ ተልኮላል። ስድስት እና ሰባት አልተላከልኝም አንድ እና ሶስት ብቻ ነው የተላከልኝ
እሺ፣ ቆይ አንዴ። ስለዚህ አሁን ሁለት ሶስተኛ ነው የሚ- የሚጨመርልክ አ አ አንድና ሶስት ነበር የተላከው።
አ አንድ እና ሶስት ነው በቃ የተላከልኝ አራት አድርጌ ልክላለሁ። እሺ፣ አራት በሚለው እሺ እሺ።